የጫነችልኝ ጠብታ አምቡላንስ አዎ የጠብታ አምቡላንስ ነበር። ከሚኒሊክ ወስደን ወደ እንትን ለመውሰድ ነበረ መኪና ፈልገን ወዴት እ ወዴት?
ዴዙንዶ የሚለው ወደ ሲኤምሲ አካባቢ ያላል።
አዎ አሁን ነው የፈለጋችሁት?
አሁን አሁን አሁን ጥሩ አሁን ወይ አሁን እንኳን አምቡላንስ የለኝም ስራ ላይ ናቸው ያሉት።
ኡ በእናትህ አሁን ነበረ በጣም ያ ስራ ላይ ናቸው ያሉት። ትንሽ ሊቆዩባችሁ ይችላሉ።
ስንት ደቂቃ ይፈጃል?
እርግጠኛ መሆን አልችልም እውነት ለመናገር አሁን ነው የወጡት።
እ ምናልባት አንድ አርባ ሀምሳ ደቂቃ
አርባ ደቂቃ ምናምን እንጠብቅ።
አዎ
እም አድበድ እ ኡ በጣም እሺ እሺ